ጤና ይስጥልኝ ኢትዮጵያ በትር አሮን ነኝ። እባክዎ ምን ልርዳው? ጤና ይስጥልኝ ቢጃ ኢትዮጵያ በትር አሮን ነኝ። እባክዎ ምን ልርዳው? ጤና ይስጥልኝ ቢጃ ኢትዮጵያ በትር አሮን ነኝ። እባክዎ ምን ልርዳው?
አይ ኦክሲጅን ይመጣል ብሎ ነበር። ይመጡልኛል? እንዴት ነው? ፈልጌ ነበረ።
ኦክሲጅን አልቆቦት ነው?
ኦክሲጅን አልቆብኝ ዛሬ ይመጣሉ ብላኝ ነበር።
አ- ደውሎ አስመዝግቦ ነበር።
አዎ አስመዝግብ ዛሬ ይመጣሉ ተብዬ ነበር።
በዚህ ስልክ ነው።
ን- አዎ በዚህ ስልክ ነው ያስመዘገቡት። አዎ።
እሺ፣ ትንሽ ጠብቁኝ።
እሺ።
ከሁለት ቀን በፊት ነበር አይደል ያስመዘገቡት?
ምን አልሽኝ?
ከሁለት ቀን በፊት ነበር ደውሎ ያስመዘገቡት።
የ- ካልመጡ
መል- እ የ በመለስ ስም ነው አይደል የተመዘገበው?
ምን አልሽኝ? እህቴ
አይሰማኝም።
ምንድን ነው ያልሽኝ?
በመለስ ስም ነው የተመዘገበው?
አዎ እህቴ።
እሺ እንደማየው ከሆነ ከሁለት ቀን በፊት ወደ የሚመለከቱ አካል ተላልፎሎታል።
እሺ፣ ስለዚህ እርስዎ ዛሬ ይጠብቁና ዛሬ ካልመጡለት መልሰው ይደውሉልን።
እሺ።
እሺ ሌላ ምረዳውት ነገር አለ?
ኧረ ምንም የለም እህቴ። አመሰግናለሁ።
ደወሉ። እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ።